Hello?
Mm.
Hello?
Alright.
Hello?
ይህ ጤና ይስጥልኝ ቤተሰቤ።
አዎ እስካሁን ይኸው አልተመለሰም። እየጠበቅኩት ነው። ጠብቆ አልሽኝ ጠበቅኩት።
እ ምን ነበረ?
ይህ ሁለት ሺህ አምስት ነው
እኔን አይደለም ያወራኸው። deposit ነው withdraw ነው?
withdraw ያደረግኩት ነው።
እሺ። ቴሌግራም ላይ ነው ያወራኸን? ደውለህ ነው?
አቤት።
ቴሌግራም ላይ ነው ያወራኸን? ደውለህ ነው?
አይ ቅድም ደውዬ ነው ያወራሁሽ።
እሺ አንዴ ቆይ። የቤት ቤት ቁጥርህን ንገረኝ እስኪ።
ሰላሳ ስምንት ዘጠኝ ሰላሳ እ, ስምንት ሰላሳ አራት ሰላሳ አራት ሰላሳ ነው?
አራት እሺ ሰላሳ አራት አርባ ሶስት እ, ሰላሳ ሶስት
እም፣ ሰላሳ አራት አርባ ሶስት ሰላሳ ሶስት
ስልሳ ስምንት
ስልሳ ስምንት
ሰላሳ ስምንት አሁን ነው።
እ፣ በዛ እስኪ ድገማ እንዴ ይኸው ዜሮ ዘጠኝ እ፣ ሰላሳ አራት እሺ
ሰላሳ ሶስት okay፣ አርባ ሶስቱ በስህተት ነው። እሺ ስልሳ ስምንት እሺ ሰላሳ ስምንት አዎ መቼ ነበረ?
ማታ ነበር። ከአሁን ጋር እኮ አምስት ጊዜ ነው የደወልኩት። ትንሽ ጠብቀው ትሉኛላችሁ፣ ሁለት ሰዓት ጠብቀው ትሉኛላችሁ። የለም
ወደ ዜሮ ዘጠኝ አስራ አምስት አርባ ሁለት ዜሮ አምስት ስልሳ ሁለት ነው የላከው አ ቴሌብር። እሺ አዎ።
ሳ- ሳንቲሞችን አሳውቅልሃል። እሺ process ላይ ነው፣ ከኛ already ወጥቷል። ሳንቲም ፔዎችን አሳውቅልሃለሁ አሁን
እሺ አሳውቂልኝ። ደግሞ እንደዚህ ብለሽ ይኸው ምንም ነገር አየሁም።
እ፣ እሺ እናሳውቅልሃለን፣ ችግር የለውም። ከኔ ጋር አይደለም ያወራሁት ግን ችግር የለውም፣ አሳውቅልሃለሁ አሁን።
እሺ።
እሺ ወንድሜ መልካም ቀን።